ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ጃማል እባላለሁ። ሰላም ነው እግዚአብሔር ይመስገን። ምን ልታዘዝ?
አለን። የላፕቶፕ አሸናፊ ነው ብለው text አድርገው ነበር እና መቼ?
ም- ማታ ነው ይገባልኝ እና check እንድታደርጊው ነበር። እስኪ እስቲ ሌለ
እሺ፣ እሺ።
እም፣ አይ አልገባም።
እ እ free coin free ticket ነው የሚታየኝ የሀምሳ ብር ካርድ እ ያ ገብቷል። አዎ
እንጂ የሀምሳ ብር ካርድ ላፕቶፕ ገብቷል።
ላፕቶፕ ግን አይልም።
ግ- የገባ message አለ እንደዚያ የሚል
አዎ ማስታወቂያ ነው እ?
ማስታወቂያ ነው እንደሱ ይገባለሁ።
ነው እንደዛ ነው የሚለው ማ- አዎ፣ ላፕቶፕ ምናምን ብሎ
ማስታወቂያ ነው። አይ
እና አልገባም።
አልገባም። ለእኔ system ላይ ይነግረኛል። እኔ እደውልልሃለሁ።
እሺ፣ እሺ፣ እሺ።
እሺ።